ጭራሽ ነው የመታዘዝ።
ሌላ ሌላ አቤት ይሰማኛል።
እሺ አንድ order ይዤ ነበር እና ሽሮ ሜዳ ጤና ጣቢያ ነው የሚለው ግን customer ኡ ያለችው ቀጨኔ መድኃኒዓለም።
እሺ order ነበሩን ትነግረኛለህ? hello ዘጠና ስድስት ሀያ
ዘጠና ስድስት ሀያ ስምህ ማን ነው?
ረመዳን ነው።
የት ነው ያለችው? ቀጨኔ መድኃኒዓለም ነው ያልከኛ?
አ፣
ይሄዳል እንዴ ወደዛ? እሺ እሺ፣ ንጉስ ንጉሱን ያልከኛ? ስምህን ስምህን ረመዳን ነኝ።
ረመዳን እሺ፣ check ላስደርግና customer ያለችበትን ቦታ ባለችኝ በተባልኩት pin አደርጋለሁ። እሺ ዘጠና ስድስት ሀያ አይደለ?
አ አ እሺ እሺ፣ ረመዳን እሺ። pin ኡን ነዋ የጠየቀኝ?